ሄኖክ እሱ ሄኖክ ዜና ሄኖክ
ያብዛው ሰላም ለአገሬ ሰው ፈትሉን ከቀለ ለሚያርቀው የእናቴን ቀሰም በሞቄው ከቶት እናና ማረባት ዶርዜው ሸምኖ ኤሊ ገብርኤል ልምጣ ደጁን ልሳለም አያት ይሆናል ኦናን ድል ከጣለም ምስጋና ይድረሰው ለመስቀሉ ጌታ አባ መስቀላየው የመስቀሉ ማታ ቡምቡም አለድንኬው ድምድም ድም አርጌው ሁሉ እኮ ድንግዛዬ ብርድ የለም ለብሼው በአገሬ በአገሬ በኢትዮጵያዊ ቤት ሁሉም ባለ ጥለት ነው ዶርሴ ሸምኖት ነዬ ነዬ ያዴ ልጅ ሐዘን የለም ፋይዛ ነው እንጂ ነዬ ነዬ ያዴ ልጅ ሐዘን አታውቅ መጫወት ነው እንጂ ጋሞድሬ ጭንጨድሬ ጋሞና ጭንጨና ዶርዜና ዶኮና ዴዞና አዲተና ጋሞድሬ ጭንጨድሬ ቃላና ሼሌና ማምድና ሼጫና ገራሴና ዶንቄና
ያዴ ልጅ ሐዘን የለም ፋይዛ ነው እንጂ ያዴ ልጅ ሐዘን አታውቅ መጫወት ነው እንጂ Thank you.